Hello, Dennis.
Hello
ጤና ይስጥልኝ።
አብሮ ይስጥልኝ እንዴት ናችሁ?
አለን አለን፣ ሰላም ነው።
አለን አለን አማን ነው።
እሺ፣ ምን ልርዳዎት?
አ እንትን እንደ password ጠፍቶብኝ ነው እና እሺ፣
ደግሜ ስሞክረው እምቢ ይለኛል። send አድርግ ይለኛል፣ ግን የሚገባልኝ ኮድ ምንም የለም።
Okay። SMS አልገባለህም?
አልገባልኝም።
ፎርጌት ማለት ብለህ ቆይቶ ነው forget አልኩት፣ ግን አሁንም መልሼ ሳስገባው ቆይቶ ይገባል። በቃ already ደቂቃዎች ካለቁ በኋላ እሺ።
እየገባ ያስቸገረኝ ነው።
አ ከዛ copy paste አድርገህ ነው የምታደርገው ያለኸው?
አ?
Copy paste ነው አዎ።
የምታደርገው? password ኡ ስታስገቡ?
አይ አይደለም።
አ copy paste አድርገው። እሺ፣ Okay።
ስታስገባ copy paste አድርግ አስገባ።
Okay ራሱን የመጀመሪያው አዎ፣ ልክ message የሚገባልህን እ ኮፒ ብለህ paste ማለት ነው።
Okay። እሱንማ እንደዛ ነው የማደርገው፣ እሺ፣ ግን የሰዓቶቹ ያልቃል ማለት የሚገባ message የሚደርስበት ሰዓትና እዛ በዚህ ደቂቃ ውስጥ ኮዱ ሲገባልህ አስገባ ይላል አይደል?
አዎ።
አይ ከዛ ደቂቃው ካለቀ በኋላ ነው የሚገባልኝ። መልሼ ሞክረው ደግሞ Okay፣ ደቂቃ message ኡ የሚመጣልህ ነው?
አዎ፣ ዘግይቶ ነው የሚመጣው።
እሺ፣ እሺ፣ እናሳውቃለን። ግን እስቲ በሌላ browser ሞክረው። በ Chrome ነው የምትጠቀመው?
አዎ እኔ Chrome ነው የምጠቀመው።
እስቲ update ሆኗል Chrome።
አዎ አሁን ላይ እንደዛ ነው።
እስቲ maybe ሌላ browser ካለህ በሌላ ሞክረው እስቲ።